ጤና ይስጥልኝ ስትል ማዕከል
ጤና ይስጥልኝ።
አብሮ ይስጥልን።
እናንተ ጋር ጥያቄ ተጠይቄ የሆነ የዱባይ ሱት እንሰጣለን ብላችሁ ነገር እና ጥያቄ ለመጠየቅ ነው የደወልኩት።
እሺ ትንሽ ድምፆን ከፍ ያደርጉልኛል? ሙሉ ስሙም አልበል
ሄሎ
ስሙም አልበል
ሄሎ፣ ይሰማል። አሁን ማልበል ስሙን
ናርዶስ ሳሙኤል፣
ማን አሉኝ? ስም ናርዶስ ሳሙኤል።
እሺ ጥያቄ ለመጠየቅ ነው አይደል የደወሉት?
አዎ እሺ ኢቴስ የጥሪ ማዕከል ከሌሎች የጥሪ ማዕከል በምን በምን ይለያል?